ሄሎ እንትን አንድ አንድ ጌም ነበር ያጣ ሎክስ ያደረገኝና እንዴት ነው ቦነስ የሚገኘው?
እሺ ቼክ ላድርግልህ። ካሸር ኮዱን ትነግረኛለህ?
ሲያስር ቁጥሮችን ነው አዎ ካሸር ኮድ የሚል ምትላለችው አይደለ? ከታች
ያሸር ኮድ አዎ፣ ከመደብካቸው ታች
cashier code አለ አስር ሀያ አዎ፣ አስር ሀያ ሶስት ስልሳ ስምንት ስልሳ ስምንት ሀምሳ አንድ
እሺ በሀምሳ ብር ነው አይደል bet ያደረከው? አዎ ሀምሳ ብር refund bonus አለ።
ሀምሳ ብር አዎ ቦነስ አለ።
ቴንክ ዩ እሺ እሺ መልካም ቀን